ሄሎ ጤና ይስጥልኝ ኢንዱስትሪ ስራ እንዴት ነው?
በሰላም ነው መኖሪያ ነኝ ከአዳማ ንብረት ከአዳማ ሄሎ ወይ ወይ ያሰማ ላይ ይሰማል።
ንብረት ከአዳማ ንብረት ከአዳማ እ፣ እንትን ገዛኝ ዛሬ አልገባም እንዴ ስራ አይ ገብቷል።
አዎ እንትን በእናትሽ ተበላሽቶብኝ እኮ print እያደረገልኝ አይደለም የሆነ እንትን ልኬለታለሁ አ፣ እስቲ እንትን ላይ ይሄ የ team ኡ እንትን አለ አይደለ?
የእሱ IT ቴሌግራም ላይ ጻፍላችሁ።
ለገዛኝ አ አ እኮ ገዛኝ አለ የስልክ ቁጥሩ ለሱ ልኬለት አላየውም አስታውሹ በእናትሽ እንትን ብሎብኝ ነው እየቆረጥን አይደለም እኮ አንተ ብታሳውቀው more የተሻለ ነው። አባ አዎ፣ እኔማ ደ- እንትን ብዬ ደውዬለት ስልክ አያነሳም ቴሌግራም ላይ ቴሌግራምን ልኬለታለሁ check አድርግ ልበለው፣ እንደዛ ልበልልህ።
አዎ ቴሌግራምን check አድርገውና እንትን ተልኮላል በይው እየቆረጡ አይደለም በይው ማን ነበር ያልከኝ?
ንብረት ከአዳማ